hello ጤና ይስጥልኝ ቤት ቤት ሰላም ነሽ?
ሰላም።
አለሁልሽ። ይኸውልሽ
እሺ
ወደ ወደ ስድስት ሰዓት አካባቢ አስር ሺህ ብር ልኬ ነበር መጀመሪያ እሺ እና ወደ ንግድ ባንክ
okay እሺ እዚህ ጋር አዎ፣ ባላንስ በደንብ- ይላል balanced ነው እሺ ይላል ግን አልገባም account ላይ አሁን በደወልክበት ቁጥር ነው አይደለም።
ሌላ ነው እሺ አይ፣ ሌላ ደግሞ ማለት ነው እሺ አሁን ከአስራ አምስት ደቂቃ በፊት ሶስት መቶ ብር ላኩኝ እሺ ወደ ቴሌ ብር በሌላ ቁጥር እሺ እሱ confirm ይላል።
አዎ confirmation ኑን ንገረኝ confirm አድርጌልሃ አ- አረግልሃለሁ ቤት ቤት ቁጥርን ንገረኝ ዜሮ ዘጠኝ አስራ ሁለት እሺ ሀያ ስምንት እሺ አስራ ሰባት እሺ ስልሳ
እሺ ዜሮ ዘጠኝ አስራ አምስት ሰባ አራት ሰባ ዘጠኝ አስር አዎ እሺ confirm አድርጌልሃለሁ እሺ እሺ፣ አስር ሺህ ብሩ እሺ አስር ሺህ ብሩን check እያደረኩልህ ነው ኮምፕኒ ያደረግ በቃ ይፈልጋል ይገባል።
እሺ አስር ሺህ ብሩ balanced ነው የሚያሳየው እና አዎ እ፣ ወደ ንግድ ባንክ ነው ያደረግከው አይደለ?
አዎ አዎ ንግድ ባንክ account ን check አድርገኸዋል?
አዎ አንድ ሺህ አስራ ሰባት
no አይ እሱ account number ሩን ሳይሆን አዎ account ላይ ብር መግባቱና ለመግባቱን check አድርገሃል balanced ሆኗል አይደል?
እ?
ባላንስድ ሆኗል።
ባላንስድ ሆኗል። ግን አንተ balance ን ንግድ ባንክ account ን check አድርገኸዋል? አስር ሺህ ብር መግባቱና ለመግባቱ እሺ፣ እሺ፣ እሺ።